አድርገውት ይሆናል። ሄሎ ወይሳን እንዴት አደርሽ? ምራ እግዚአብሔር ይመስገን ሰላም ነው።
አለን አለን። እንትን አጣ ነው እዛ ሲስተሙ ላይ ሲኪው እና ዝም ብለን ነው ኢሜል የላክንላችሁ እኮ የትላንትናውን ማለት ነው።
እሺ ያኛውን ይዘጉታል፣ እዚህ ድረስም አይቆይም።
እሺ
የትላንትናውን ግን አጣ ነው። ምናልባት ሚስ አድርገሽ ይሆን ቁጥር ሲስተም ላይ አጣ ነው።
ድጋሚ ልላክልሽ ልላክልሽ ላርግልሽ እስኪ ቼክ አድርጊ።